ጤና ይስጥልኝ ስፖርት ነው በኮምፒውተር
ኮድ አልገባ ብሎኝ ነው forget password ብዬ ኮድ አልገባ አለኝ።
password ቀይረው OTP ነው ያልገባ ያሉት።
አይ register አድርጌ login ልል ስል እሺ እንትን OTP ው ገብቶ ነበር። ከዛ ድጋሚ password login ብዬ ደግሞ ስሞክር username አይሰራም ይለኛል። already registered ሆናል ግን
username አይሰራም ነው የሚለው።
login ስል username ልክ አይደለም ይለኛል።
እሺ screenshot አድርገው አንዴ ላኩ ከነ ስልክ ቁጥሩ